ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ጽጌ ወልዴ አዎ ዊና ከ- ከአሪፍ ቤት ቤ- እ?
ከአሪፍ ቤ ነበር የምደውለው ከምን ከአሪፍ ቤ ፖስ ማሽን ፖስት ማሽን አሪፍ ቤ ፖስ ማሽን እናንተ ቃለን አዎ፣ እሺ ቆይ ልስጥሽ። ለእሷ ና እህት ስለ ፖስት ማሽን ነው አናግሪያት። ቆይ አንዴ አናግሪያት እሷን። አዎ እየሰራንበት ነው። አሪፍ ቤን
እኛ ጋራ offline ነው ይላል፣ እንዲሁም ደግሞ አንድ percent ነው የሚለው። አጠገብዎት ካለ አረጋግጠው ሊነግሩን ይችላሉ።
እሺ ልመሽ ልደውልልሽ።
እሺ ዘጠና ሶስት ዘጠና አምስት ላይ ነው መልሰው የሚደውሉልን።
ዘጠና ሶስት ዘጠና አምስት አዎ ደንበኛችን።
እሺ እሺ እናመሰግናለን።